Hello አቤት ተደውለን ነበረ ምን አሉኝ?
ተደውሎ ነበረ
ቆይ እስኪ የፋጡማ ስልክ ነው አይደል?
አዎ
የአልፋ product አለ ብለውን ነበር። ሶስት product እ?
ሶስት product መጣልኝም ብለው ነበረ።
አዎ
ድንች ጥቅልልና ቃሪያ አዎ
ይደረግዎታል። የቆየ ነው አይደል? በሰባት order ያደረጉት አዎ ዛሬ ሰ ነገ ሳምንት ማለት ነው አርብ ነው አ፣ ከዚህ- የተደረገ ከዚህ በፊት ደውለው አሳውቀው ነበር። ከትላንት በፊት ያው ትላንት ደውለን ስንቴ ሁለት አዎ፣ ዛሬ ትላንት ደውለው ነበር።
ዛሬም ደውለናል።
okay፣ ከትላንት በፊት ደውለው ነበር።
ከትላንት በፊት አልደወልኩም።
አልደወሉም።
አዎ okay፣ already ያው በጣም ቆይ ስለሆነ ይሄንኛው አሪሪ እናደርግልዎትና አዲስ ያደርጋሉ።
እሺ ትላንት በዛ ብሎ ነበር ግን ቀኑ ሙሉ አልተደረገም።
አዎ፣ አዎ፣ ልክ ነው። ያው አሁን ይደረግልዎት። ትንሽ ደቂቃ ይታገሱ።
እሺ እሺ እሺ፣ እሺ፣ እማ፣ እሺ፣ መልካም እሺ ማም